አንተ ምን ምን ሲያትረስ
ለምበሽ ትቤት ቤት ነው የምልደው ያንተ ድምጽ ቢቲ ቢቸክ ለማድረግ ፈልጌ ነው።
ከሸር ኮድ ንገረኝ።
እሺ አስራ አራት አስራ አራት እሺ
ሀያ አምስት እህ
ዜሮ አንድ አስራ ሁለት አልተበላም። ሄሎ
ሄሎ አቤት እ እሺ እ የዛሬ ጨዋታዎች አሉት። እሺ ጠብቀው ይለቅ።
እሺ እና ሌላውስ ሌላውን አርሞልሃል፣ አልፈዋል። እሺ አረንጓዴ ነው ያለው አዎ አልፎልሃል። ሁሉም የዛሬ ጨዋታዎች አሉት። እስኪ ያልቅ ጠብቅና ይታረምልሃል።
እሺ እናመሰግናለን መልካም ቀን።
አየር